I love you Shabini.
ወይል ሳቢ ወይ
እንትና ጋር ወደኔ ጋር ወደኛ ብራ እኔ ጋር ታስገብልኝ ነበር።
ውይ አይቻልም እኮ እንደዛ አስ- አቁመን የለም አስገባት አይ ተቃራኒ እሱ- ሆኖብህ ነው አንተም እ- እሱ እ- ተቃራኒ አይደለም።
ሆኖበት ነው።
በጣም ነው ብዙ ነው። መገናኛ ሌላ ወር ይባል ምን እሱ
መገናኛ ሌላ ይዟል።
ደውሎ ተቃራኒ ሆኖብኛል አውጡልኝ ካለ ይወጣለታል። ተቃራኒ ከሆነ ካልሆነ ግን አለ፣ ነገር ላይ አጠገቤ አፕላይ አለ።
ማድረግ አንችልም እኮ አጠገቤ አለ እንዲወጣለት እኮ።
ከፈለገ አገናኘኝና ላስወጣለት፣ ማስገባት ግን አልችልም።
ማስገባት አይቻልም። ይባል ወይ? ሌላው የሚወጣበት ከሆነ ኦርደር ነምበሩን ንገረኝ።
እሺ ስልሳ አምስት ስልሳ ሰባት አሰፊ ነው።
እሺ ሌላ ያስከውን ንገረኝ።
ስልሳ አምስት ስልሳ ስልሳ አምስት ስልሳ አ ስልሳ ነው
ስልሳ አምስት ስልሳ ነው የሚወጣው መ- መ- ወደ ሌላ ሰው ማስገባት አይቻልም። እ? ለሌላ ሰው transfer ማድረግ አይቻልም።
አይቻልም፣ አይቻልም። ስልሳ አምስት ስልሳ ሰባት ነው የሚወጣልህ።
አ
በቃ እሺ፣ አንዴ ጠብቀኝ መስመር ላይ እሺ
እ? ቸርነት
ወይ
ወጥቶልሃል። እሺ
እሺ